ሄሎ ሰላም ጤና ይስጥልኝ ቤስት ቤት ሄሎ ሰላም ነሽ?
እግዚአብሔር ይመስገን።
ሲስተር ሲዝሊንግ የለም እና እኛ ብር መለስኩልና በላ እስቲ አይሰራም። ሲዝሊንግ አይሰራም።
ምን ሲዝሊንግ ደ ጌም ጌም
ምን የሚለው ጌም
አዎ ጌሙ እሱ አይሰራም።
ሲዝሊንግ ጃክፖት
የጌሙን ስም ንገረኝ።
ሲዝል ጃክፖት ጃክፖት ነው ስሙ።
Sizzling Jackpot Sizzling የብሩ- Jackpot አዎ ምን ምን ይልሃል ስትከፍተው?
አይከፈትም ባ
refresh እያደረክ ሞክረዋል? በ VPN ሞክረዋል?
አዎ በ VPN ሞክረዋል?
አዎ በ VPN
በ VPN በ VPN አዎ።
እስቲ ሞክረው።
አይ፣ እሱ አይ።
ነው የሚበላው። በእናትሽ ንገረኝ።
አይ እሱንማ እኔም እኔም አላውቀውም፣ ምክንያቱም technical part ኡ ላይ አይደለም እኛ የምንሰራው። እሺ ከቅርብ ጠይቀሽ አትነግረኝም?
አይ እኛ አናውቀውም እንዴት እንደሆነ።
አይ በ VPN VPN አዎ VPN አለ?
በ VPN ሞክረው።
እሺ I love you እሺ
Okay I love you too